hello የለም okay ይሰማዎታል አለ ሰላም ነው። አሶሳ አዲስ አበባ ከአሶሳ አዲስ አበባ
እሺ ለመቼ ነው
በረራ ለማ ነው አዲስ አበባ ለመቼ ልኝ ለዛሬ ለዛሬ ምን አሉኝ ለዛሬ እሺ እሺ አንድ ሰው
አ
ያየሁሎት ነው እሺ ከአሶሳ ወደ አዲስ አበባ ዛሬ ስምንት ሰዓት ተኩል አለ አንድ በረራ አለ
አንድ ብቻ
አዎ ሌላ የለም የለም ሌላ ሌላ የለም ተኩል ላይ ነው እና hello
አቤት አቤት
business class flight ነው ያለው ዋጋው ሀያ አንድ ሺ ሰባት መቶ ሰላሳ አምስት ብር ነው
business class
አዎ ያለው ዋጋ የ business class ዋጋ ነው ሌላው ተሽጦ አልቋል
okay አልቋል አሁን ዛሬ የለም ማለት ነው አዎ አለ። ይሄ ብቻ ነው የቀረው
እሺ
እሺ ሌላም ረዳው አለ እሺ እሺ መልካም ቀን